ለእኔ ስለሆን ስፖርት በኮምለበት
እንዴት ናችሁ? ሰላም
መስገን
ሁሉ ሰላም።
እንደርዳው
ውዝ ዲፖዚት ለማድረግ ሁሉ ስፖርት እምቢ እያለን ነበር። በእናትሽ
በዚህ ስልክ ነው የሚጠቀሙት።
ያ
እሺ እ፣ እንትን እያለን ነው እ፣ እየሰራንበት ነው። እም፣ ሌላ አማራጭ የምናገኝ ከሆነ እንደውልሎታለን በዚህ ስልክ። ለጊዜው ቴሌብር የለም፣ ለዛ ነው።
ምን በሰላም ነው አዎ በሰላም ነው። system የተስተካከለ ስለሆነ ነው።
በእናንተ በኩል?
አዎ
እም፣ okay፣ እሺ።